ጤና ይስጥልኝ አልፌ እዚህ ነው በኩምለቶ እማ ኪዩክ ብር የሚለውን ነው ከላይ የፈለግሽው?
አዎ ደንበኛችን በአሪፍ ኩዊክ ብር አዎ ከዌብሳይት ላይ አቦረዛ አይድልኝ
ዌብሳይት ውስጥ ገብተው ትራንዛክሽን ሂስትሪ ውስጥ አሪፍ ኪዩክ ብር የምትለዋ ከላይ ያለች ኪዩክ ብር ብቻ እንጂ ሀሪፍ ፔ የሚል የለውም።
በአሪፍ ፔ እንዳስተላለፉ የሚያሳይ ምንም አይነት እንትን የለም።
ከ Quick ብር የሚል ጎግል ላይ Quick ብር search ስታደርጊ የሚመጣልሽ game ኦች አሉ አይደል እንዴ እሺ እሺ ከዛ ላይ ነው ወደ ቴሌግራም ያስተላለፍ ወደ ቴሌ ብር ያስተላለፍኩት።
በአሪፍ Pay ነው ወይስ በቴሌ ብር?
በ Quick በ Quick ብር ወደ ቴሌ ብር ነው።
እሺ ደንበኛችን አንድ መስመር ላይ ጠብቁ።
እሺ
ሰዎች ደንበኛችሁ መስመር ላይ አሉ?
አሉ።
መስመር ላይ ስለጠበቁ እናመሰግናለን። እሺ፣ የላኩትን screenshot ይሰማል ደንበኛችን።
ምን አልሽኝማ?
የላኩትን screenshot ማየት ችለናል። እናመሰግናለን።
እሺ፣ ተጨማሪ መረጃ ከፈለግን መልሰን እንደውላለን።
እሺ፣ ወዴ እሺ፣ መልካም ቀን።